ጤናሽ ይመስገን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት አደሩ?
እግዚአብሔር ይመስገን። ይሄ እንትን የትምህርት እሺ፣ ዛሬ ነው የሚጀምረው አይደለ?
መቼ የተመዘገቡት እርስዎ?
አልተመዘገብኩም ገና።
ገና ለመመዝገብ?
አዎ።
እሺ፣ ለመመዝገብ ከሆነ ስምና ስልክ ቁጥሮት ይንገሩን።
አይ ልካልኛለች። አሁን ሞልቷል ምናምን አይነት ነገር እሱን check ላደርግ ነው እና እሺ፣ ሞልቶ ካልሆነ ልመዝገብ ልሄድ ልካልኛለች። አንድ እናንተ staff account ከተላከለው ዛሬ እስከ ስድስት ሰዓት ድረስ ብሩን ይመዝገቡና ሌላ ከዚህ በፊት የተመዘገቡ ተማሪዎችን ነው ቀድመን ዛሬ welcome ያደረግናቸው welcome ፕሮግራም ያለው
ስለዚህ እና አዲሶቹን አይደለም ዛሬ እንትን ዛሬ የሚደረጓቸው የተመዘገባችሁትን አይደለም
ዛሬ ዛ- ለም- ዛ- ለምሳሌ ዛሬ የተመዘገብን መቼ ነው የሚጀምር ነው ፕሮግራሙ የሚሆነው?
እናሳውቀውታለን እኛ እንደውላለን አይ ከዛሬ ጀምሮ ስለተባለ እኔ ደግሞ ማክሰኞ ጀምሮ ያለውን መርጬ ነበር የፈለኩት።
አይ ፕሮግራምማ እኛ ነን ራሳችን schedule አድርገን እናሳውቀው
እንጂ በ- በ- በእንትኑ ምርጫ አይደለም በተማሪው ምርጫ አይደለም።
ለመሰለሽ ለመሰለሽ እኔ ለምሳሌ የማታ ማታ ስራ አለኝ class ባለበት ሰዓት እኔም ሌላ class አለኝ የምሰጠው ማለት ነው።
እሺ
ስለዚህ ማክሰኞ፣ ሐሙስ፣ አርብን የመረጥኳቸው በምክንያት ነው። እንደዛ ነው ፕላን አድርጌ የነበረው።
እሺ ስ- ስለዚህ የእንትኑ እሱ እሱን እ፣ እንትን entertain ታደርጉልኝ ማለት ነው ይቅርታ ለጊዜው እኛ ነን schedule ፕሮግራም የምናደርግላችሁ እኮ እንዲህ አይነት እ፣ እንትኖችን consider አታደርጉም?
ወይ ካልሆነ ለምን ኦንላይን አይመርጡም አይማሩም
ኦንላይን ኢንተርኔት access የለውማ። ሸገር ሲቲ ነው። ሸገር ደግሞ ያው ሸገር ነው። ኢንተርኔት ብዙ አይደለም።
ለጊዜው እኛ ነን ፕሮግራሙን schedule የምናደርገው ላራ አዎ እሺ። ያው ሆኖ ግን ለምሳሌ አሁን ያ- አሁን ያለኝን እንትን ብትወው እ፣ አሁን ዛሬ የሚጀምረው ላይ አካ- part መሆን እችላለሁ?
ዛሬ አይደል የተመዘገቡት እርስዎ ልመዘገባው እኮ ለዛሬ ከሆነ እኛ እናሳውቃለን። ከዚህ በፊት ለተመዘገቡ ተማሪዎች ነው ቀድሞ ለተመ- ቀድሞ ለተመዘገቡ ተማሪዎች ነው schedule ያልኩት ዛሬ።
ነው።
አዎ እሺ፣ እሺ።
ስለደወሉ እናመሰግናለን። መልካም ቀን።